hello
Yes.
hello hello
Uh, hello? Uh, could, uh, ያስተላለፍኩት ብር ነበረ እሺ
ግን ሁለት ብርም አልደረሰም። ከቤት ቤትም ወጥቷል።
እስቲ ቤት ቤት ቁጥር ንገረኝ
እ?
ቤት ቤት ቁጥር ንገረኝ ዜሮ ዘጠኝ አስር
ዜሮ ዘጠኝ
እ ዜሮ ዘጠኝ ሶስት ዜሮ ዘጠኝ ስንት ስንት አልከኝ
አስራ ሶስት ቆይ ዜሮ ዘጠኝ አስር ሄሎ ሄሎ እሺ ንገረኝ ሄሎ።
ዜሮ ዘጠኝ አስር ድምፅ ይቆራረጣል አ፣ ዜሮ ዘጠኝ ሰላሳ ሶስት ነው
እሺ ዜሮ ዘጠኝ ሰላሳ ሶስት
ሀያ ስምንት ሀያ ስምንት ሀያ አንድ ሀያ አንድ አርባ ሰባት አርባ ሰባት አዎ
ስንት ብር ነበር አራት መቶ መቼ ነው ያረከው እ?
መቼ መቼ ነበር ያረከው እ?
ትናንትና ማ- ለልጅ ማለት ነው አራት መቶ አዎ እሺ ያየሁልህ እሺ
ትናንት ላይ አራት መቶ የተሞከረ የለም
አዎ፣ ትናንት ለልጅ ላይ ማለት ነው ትናንት ወይም የሚያሳየው ሀምሳ ብር ብቻ የተሞከረ ነው ያለው ትናንት አዎ፣ ወደ ስምንት ሰዓት ላይ ማታ ለሊት እ፣ ትናንት ወዲያው ማለት ማለት ለሊት ላይ ከትናንት ወዲያ አዎ፣ ለሊት ስምንት ሰዓት ላይ ትናንትና ማለት ነው።
እያየሁልህ ነው እሺ
ሄሎ process ላይ ነው ይላል ለሳንቲሞች ደውላችሁ ነበር አልደወልክም አዎ፣ ስልካቸውን ልንገርህ
አዎ።
እሺ ዘጠና ሶስት ስልሳ ላይ
ስልሳ ሶስት ነው እ ስልሳ ሶስት ስልሳ ስልሳ አዎ
okay እዛ ላይ ታወቅ- ደውለህ አዎ
okay ግን ይመለሳሉ አዎ ይመለሳል እነሱ እነሱም መልሱ አዎ ከእነሱ ነው እነሱ ናቸው ይመለሱ okay እሺ እሺ